ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት ይመስልኝ voucher አውርቼ አስቀምጬ ነበረ።
በ voucher አዎ፣ እሺ ስንት ብር ነበር አምስት እ እ አምስት መቶ መቼ ነበር ያረከው አሁን ነው አሁን አስቀምጬው አሁን ሳስገባው ገባና አሁን ልጨዋወት እሺ ነው።
በ voucher ስታረግ ማለት ነው በአካባቢ የቤት ቤት ሱቅ አለ እንዴ የለም
ወይ እዛ ሄደህ ብሩን ይሰጡሃል ወይ ደግሞ ወደ account ነው መልሰ deposit ማድረግ የምትችለው
አዎ፣ ይኸውልሽ ልብ ብለሽ መጀመሪያ አዳምጪ።
እሺ።
አስቀመጥኩትና ትንሽ አሳርጌው ቁጭ አድርጌዋለሁ።
እሺ እዛ መልሼ ቁጥሩን ላስገባ ስለው ገባና እንደገና ተመልሶ ወጣ።
እሺ አሁን ልጨዋወትበት መልሼ ላስገባው ስል ማለት ነው።
እሺ
ይሄ ነው ችግሩ።
እ ችግሩ ይሄ ነው።
ምን ፌልድ ነው ያለብህ ቤት ቤት አዎ።
ስልኬ ነው check ላድርገው እሺ ዜሮ ዘጠኝ አስራ አምስት የደወልክበት ነው አይ ቅድም የደወልኩልሽ ነው። ዜሮ ዘጠኝ አስራ አምስት
አስራ አምስት ሰባ አምስት ሰባ አምስት ዜሮ ስምንት አስራ ዘጠኝ
ዛሬ ነው የሞከርከው አዎ አሁን ነው
ወደ account ነው የተመለሰው አይደል አልተመለሰም። ወደ account ኤ ወደ ቤት ቤት ሳስገባ account አልተመለሰም አልተመለሰም። አሁን ልጫወትበት ቁጥሩን መልሼ ላስገባው ስል ተመልሶ ወጥቷል። የለም
እሺ check ላድርገው አንዴ
እሺ
አሁን መጨረሻ ላይ የሞከርከው አምስት መቶ ነው አዎ
deposit ነው እንዴ የሞከርከው
አይደለም ለ ከ- ለእንትን መጨረሻ ላስገባው ላይ ልክ- የሞከርከው ያለው deposit ነው አዎ ስለዚህ አልገባም።
failed አዎ failed ሆኗል ድጋሚ መሞከር ትችላለህ
ድጋሚ ሞክረው።
አዎ ድጋሚ መሞከር ስለዚህ- ትችላለህ
okay እሺ፣ ድጋሚ ሞክረዋለሁ።
እሺ መልካም እሺ